ጤና ይስጥልኝ ሁን ስፖርት በምን ልርዳዎት
register አድርጌ OTP code ኡ በስልክ ላይ አይመጣም ለምን እንደሆነ verification
አዎ እሱ ይመጣል ኔትወርክ ችግር ነው ይመጣልዎታል ይጠብቁ
አይ ብዙ ደጋግሜ ሞክሬያለሁ expire እያደረገ ነው ሲመጣ
expired ቶሎ እየሞላችሁት ነው expired የሚያደርገው
አዎ አይመጣም text ኡ አይገባም ስልክ ላይ ቶሎ አይገባም አዎ
እሺ check እናደርጋለን እስከዛ እናንተ ወደ ተደጋጋሚ ሙሉት
ነው okay
እሺ